ሄሎ ሰላም ጤና ይስጥልኝ። ቤት ቤት ሰላም ነኝ። ዋኮም ለጣ
Hello.
ሄሎ
አዎ የቅድሙ ሰውዬ ነው አልታስተካክልም ታወታው
እ
ቦስ ቤት እሺ
ቅድም ቴሌግራም ላይ ላክ አልከኝ እንትን ማሰቹ
እሺ ይላኩልን ከላኩልን ልከውልናል
እ ላኩልን
አዎ ልካለው አንቺ ጋር በቃ ከላኩ ማለት ነው ይጠብቁን እሺ ለቻፓ አሳ- አሳውቀን እነሱ ስለሆነ approve የሚያደርግልዎት ይጠብቁን እሺ መስ
ኧረ በእናትህ በእናትህ የተቸገረ ሰው ነኝ።
በትዕግስት ጠብቁ የእርሶ ብቻ አይደለም ይቅርታ ደንበኛችን ይኸውልህ የሁሉም ነው እሺ system ችግር አጋጥሞ ስለነበር የሁሉም ነው በዛ ነው አሁን እያስገቡ ነው ተራ በተራ እርሶም እስኪገባለው ድረስ በትዕግስት ይጠብቁ
እሺ እሺ እሺ ስለደወሉን አመሰግናለሁ መልካም ቀን ይሁንልዎ እናመሰግናለን። እናትዬ።